አኩም ለዳው
ሰላም ነው ማ እግዚአብሔር ይመስገን።
እንዴት ነሽ? ሁሉ ቤቶች አ ልክ ኖት።
እ እንትን ከእናንተ ጋር ስራ መስራት ፈልገን ነበረና
ኤጀንትነት ነው።
አ ኤጀንትነት አስበን ነበር።
እሺ ቁጥር የያዙ የሚደውሉበት እሺ ንገሪኝ።
ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ
እሺ ዜሮ ዘጠኝ ሀያ አንድ ሰባ ስምንት
ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት እሺ እሺ አመሰግናለሁ።
እሺ